ኧረ ቤት ቤት ተሬት ነው የሚለው።
እባክሽ ሰሞኑን ነው ለምጫው ስንል በራሱ ቁጥር ካልሆነ አይመድብልንም።
አቤት
ስል ለመጫወት ምን ለመመደብ ማለት ነው።
እሺ በራሱ ቁጥር ካልሆነ እሺ እምቢ አለ።
በራሱ ቁጥር ማለት ወደ deposit ሁለት ስታደርግ ነው?
አዎ አዎ በ CBE ብርም በ CBE ብርም deposit ማድረግ የምችለው በራስ ቁጥር ብቻ ነው።
Okay፣ ከሌላ አሃ።
deposit ማድረግ አይቻልም።
የለማ ቴሌብር የለውማ።
አዎ ቀርቷል፣ ግን በራስ ቁጥር ብቻ ነው deposit ማድረግ የምችለው ከምን ከንግድ ባንክም ከንግድ ባንክም ከቴሌ ብርም።
Okay፣ አይ